ሄሎ ጤና ይስጥልኝ እባክዎትን ምን ልርዳዎ?
ለመጫወት ነበር።
እሺ ቴሌቪዥን game እና አዎ
ኮከብ ዘጠኝ ሰማንያ አምስት ምን እሰላለሁ ብለው ይላኩና
እሺ ሌላ ነገር
ሶስት ቁጥር ሶስት ቁጥር ለመጫወት የሚል አለ። እሱን ሲነኩት እድሎትን ይሞክሩና ጥያቄና መልስ ይመጣልዎታል። አንድ ቁጥርን እየነኩ እድሎትን መሞከር ነው።
እሺ አንድ ሌላ ደግሞ ለማቆም ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት ምን እሰላለሁ ብለው ነክተው ስድስት ቁጥር አለ ማቆም ይችላል።
እሺ ኮከብ ኮከብ ስንት?
ዘጠኝ ሰማንያ አምስት ምን እሰላለሁ ብለው ይላኩና ስድስት ቁጥርን እሺ